ሌሎች ሰላም ሄሎ ሄሎ ሰላም ጤና ይስጥ ጤና ይስጥልኝ አቦ ይስጥልን እ በአስራ ሰባት ድንች ተመዝግቤ ነበረ እሺ እ June አስራ ሰባት ማለት ነው እ እ send እ ተመላሽ ሆኗል ይላል ብር ግን አልተመለሰልኝም ሰላማዊት መላኩ
ምን ምን ሽንኩርቱ ነው መጣ ተበላሽ ዝንጅብሉ መጣ አ ድንቹ ግን እ የጓደኞቼ ሲመለስ የኔ አልተመለሰም ብር ሰባ አምስት ብር የአምስት ኪሎ fail አድርጎ ነው ድንች። አዎ አይደለም።
ያ እ እ fail አድርጎ ሳይሆን ድንቹ የለም
okay መሰለኝ የለም ብላችሁ መሰለኝ አዎ።
ዜሮ ዘጠኝ አስራ ሶስት አንዴ እሺ።
እሺ
አስራ ሶስት አስራ ዘጠኝ
እሺ ሰማንያ ሰላሳ ሁለት
ሰላም ለሚል ሰላማዊት አዎ ሰላም ነው የሚለው ልክ ነሽ ምንድን ነበረ የታዘዘ ያለ?
ያዘዝነው ሽንኩርት ዝንጅብልና ድንች ነበር ያዘዝነው
እዚህ ላይ ግን የለም ሎሚና ቲማቲም ብቻ ነው።
እ
እዚህ ላይ የሚያሳየኝ ሎሚና ቲማቲም ብቻ ነው። ሌላ ቁጥር ይሆን
እም፣ እ፣ የተ- የተመዘገብኩበት ለድንቹ በዚህ የለም።
የድን- ድንቹ ግሩፑ ልክ እንደ ሽንኩርቱ ይለያያል እንዴ ሽንኩርት ስንመዘገብ አሀ እሺ ምን ትዋብ ክንፈ
እሺ ስል- የእሷ ስልክ ቁጥር ይነግሩኛል?
እሺ እሺ ልንገርሽ ቆይ ሳትዘጊው ማለት ነው ዜሮ ዘጠኝ አስራ አንድ እሺ አስራ አንድ ዘጠና አንድ እሺ ሀያ ሁለት ዘጠና ስምንት የእሷ ተመልሷል
ምን ትዋብ የሚለው እም?
የምን ትዋብ ተመልሷል?
አዎ የመንበሪያም ያው- ተመልሷል ሶስት ሆነን ነበር እንትን ያደረግነው የኔ ነው ሰባ አምስት ብሩ ያልተመለሰው የእነሱ ተመልሷል okay የሰላም ነው የቀረው አዎ።
ሰባ አምስት ብር እሺ check አዎ።
እናደርግና ይመለስልዎታል። እሺ እሺ እሺ መልካም ቀን።